ሄሎ Hello ጤና ይስጥልኝ።
አብሮ ይስጥልን።
ዳጊ
አቤት።
ከዚህ ነበር መደወልለት።
እሺ።
ከዚህ በፊት ኢዲ group ላይ order አድርጎ ነበር አይደለም?
አዎ ያልመጣለት እቃ አለ?
ካሮትና ድንች አልመጣልኝም።
Okay። የሽንኩርት order ስ?
መጥቷል።
Okay። የ delivery ከፍሎ ነበር ተጨማሪ ክፍያ?
አዎ አዎ።
Okay። እሺ። ስለዚህ በቃ check አድርጌ መልሼ እደውልለታለሁ።
እሺ እሺ፣ መልካም ቀን።
እሺ።